ቤት ይኮራል አቶ ልርዳው ሄሎ ደህና ነኝ።
አብሽልን
በስቲ ቤት አዎ ነው ልክ ነው።
ትናንት ትናንት ማታ እሺ
የሆነ ቴሌብር ከጀስት ብር በቴሌብር ሶስት መቶ ላኩትን ከዚያ በንድ ግላ ነው በንድ ግላ ነው እና በሳንቲም ፔን የተጠቀምከው
ማይ እ ቻፓ
አጨባ እ ሀ ሀ በቻፓ ነው።
አ፣ እሺ ስልክ- ስልክ- ስልክ ደግሞ ዘረስጠኝ እ ከምንድን ነው የተጠቀምከው ነበር? ከሲቢኢ ነው ማያ ተክላይ እ ከቴሌብር ወደ ወደ ቴሌ ማይ እ ወደ ቴ- ከቤት ቤት ወደ ቴሌብር ነው አ ዊዝድሮ ነው ዲፖዚት ነው ዲፖዚት እ ውስጥ ነው ጥሩ ጥሩ ዊዝድሮ ነው።
አ እሺ የ- የቤት ቤት ቁጥርህን ንገረኝ።
ዘረስጠኝ ዜሮ ዘጠኝ ዘረሰኝ ዜሮ ዘጠኝ ስልሳ ሰባት ስልሳ ሰባት
ዘጠና ዘጠኝ ዘጠና ዘጠኝ ስድስት ስድስት ይገን አየ
ትላንት ነው።
አዎ ትናንት ማታ እሺ
አየ ዛሬ ፈርሳቢ
እያየሁልህ ነው። እሺ ትንሽ ጠብቀኝ።
አየ
ሶስት መቶ ብር ነው ወንድሜ።
አ አ እሺ process ላይ ነው። እሺ ይገባላል። ትንሽ ጠብቀው፣ ብዙ transaction ስላለ ነው።
አ reverse reverse አርግ reverse እ reverse reverse ነው ወይ ሪቨርስ አየህ።
ማድረግ አንችልም። ለዛ አየህ።
ነው። እሺ ትንሽ አዎ።
ጠብቀው፣ ይገባል።
አየ ወይ እሺ እሺ ስለደወልክ እናመሰግናለን። መልካም ቀን ይሁንልህ።